ጤና ስለሚለው ምንረዳት
ጤና ይስጥልኝ። ወቅት ግን ቀይሬ ነበረ። በጭንቅላቱ ይተነፍሳል። መጥራት አልቻልኩም።
እሺ የብዣ መለያ ቁጥር አለት ወይም ደግሞ ቲን ናምበር
ነንበሩ ላውጠዋ
ወይም ደግሞ ደንበኝነት የተመዘገቡበት በዚህ ስልክ ቁጥር ነው ወይስ በሌላ ነው?
ስልኩ ቁጥሬ ይሄ ነው።
በዚህ ነው በዚህ ነው ደንበኝነት የተመዘገቡት።
አዎ ደንበኝነት በዚህ ነው። ፈቃድ የሚያወጣት በዚህ ነው።
የት ነው ያሉት? አዲስ አበባ ነው።
አዲስ ኃይለ ብሎ
እሺ ቤተሰብ ግሮሰሪ ነው የሚለው ሌላ
ቤተሰብ ጉረስ ነው የሚለው።
አዎ ይቆራረጣል። ደንበኛችን
ቤተሰብ ጉረሰሪ የት ሰፈር ነው ያሉት?
ቤተሰብ ጉረሰሪ ኃይለ ጋርመንት አዲስ ብሎ ሸፈራ።
እሺ ሙሉ ስሞት ነው እባክዎትን ይንገሩኝ።
አስማረች ካሰሁን
አሁን የደወልበት ስልክ ቁጥር ለያዘው ወይስ ሌላ አለውት?
ይሄንን የያዙ ስልክ ቁጥር
እሺ አሁን ያስተነፍሳል ያሉት ሰዓቱ ነው ወይስ dispenser ኡ ነው የሚያስተነፍሰው?
ዋናው ወቅት ጅሉ ነው የሚያስተነፍሰው። ዛሬ ነበር ያለቀብኝ። ስቀይረው እንዳለ ያስተነፍሳል። መቅዳት አልቻልኩም። ዘግቼው ነው አሁን።
አዲሱ የመጣ ነው የሚያስተነፍሰው ማለት ነው።
አዎ መጣ። ሳያልቅብኝ ነበር የመጣልኝ። ግን አሁን ሲያልቅብኝ ስቀይረው ይተነፍሳል።
እሺ እባክዎትን አንድ የመስመር ላይ ጠብቁኝ።
እሺ
እሺ ይቅርታ ደንበኛችን መስመር ላይ ስላስጠበቅኩት አስተላልፌዋለሁ ለሚመለከተው አካል ግልጽ ነው።
እሺ
ሌላ አቤት።
ርዕስ ነገር አለ?
በቃ ኦክሲጅን ነው የሆነው። ዛሬ እሑድ ስለሆነ ትንሽ ማዝናኛ ስለሆነ ቢፈጥልኝ አሪፍ ነው።
እሺ ለሚመለከተው አካል አስተላልፌዋለሁ።
እሺ እሺ ስለደወሉ እናመሰግናለን። ስላገ- ስለ መስተንግዶ ያሉትን ሀሳብ አስተያየት አሁን ከሚሰሙት ድምጽ በኋላ ያስቀምጡ። መልካም ጊዜ።
እሺ እናመሰግናለን።